ኤነስ ቤት ዲቦራ ነኝ። እባክዎ ምን ልርዳው?
አዎ ሰላም ነው።
ሰላም ነን።
አዎ በእናት በስቲድ ላይ እሺ
ስድስት መቶ ብር እሺ
ሚስ ዶሎ ሲያደርጉ በእኔ አይደረስም።
አልገባልህም። መች ነበር የሞከርከው
ገና የለማ ብሩ ወይኔ እኮ? መቼ ነበረ ዊዝድሮ ያረከው?
ትላንት ወዲህ ትላንትና ወዲያ።
አዎ እሺ ቴሌግራም ላይ አፍተህናል እንዴ?
ናል ቴሌግራም ላይ ያናግረህን ነበር።
አዎ ባንዲ pending ነው የሚልክ።
አዎ በቃ እሺ፣ ብዙ transaction ስላለ ነው። እሺ አባይ ይገባልሃል። ትንሽ ጠብቀው።
ከመቼ ነው የሚጠብቀው? በእናት እስካሁን የት እ ሳንቲም ፔይዎች ጋር የተደውልላቸዋለክ
እ የሳንቲም ስልክ ዘጠና ሶስት ስልሳ
ዘጠና ሶስት ስልሳ ስልሳ አዎ፣ እነሱን contact አድርጋቸው።